Hello
አቤት
ሰላም ጤና ይስጥልን።
አብሮ ይስጥልን። የ- የ- የ- የቴሌ አገልግሎት እንዴት ነው? ግልጽ አልሆነልኝ ብሎ እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ ለመጫወት የሚል አለ። ጥያቄና መልስ የእድል ጨዋታ አለ። መርጦ መጫወት ይችላሉ።
እና ሽልማት ያስገኛል።
አዎ ሽል እድሎትን ሲሞክሩ ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ሽልማቶችን ያገኛሉ።
ኮከብ ስንት ስንት?
ዘጠኝ ሰማንያ አምስት መሰላል
ኮከብ ዘጠኝ ሰማንያ አምስት መሰላል።
አዎ ተ- ተ- ተቆራጭ ያለው ሂሳብ ስንት ነው?
ትኬት ስለሚሰጡት ዕለታዊ ከተመዘገቡ ሁለት ብር ነው።
ዕለታዊ?
አዎ
እሺ፣ አመሰግናለሁ።
እሺ መልካም እድል።
እሺ።